hello ጤና ይስጥልኝ ቅዱስ ነኝ። ስንት?
ሀያ ሰባት ሀምሳ ስድስት
ሀያ ሰባት ሀምሳ ስድስት
ሀምሳ ስድስት
navigate ኡ የሚያሳየው እዚህ ላፍቶ ነው። hello
hello ወይ እ navigate ኡ የሚያሳየው ላፍቶ ነው።
እሺ customer ግን የጻፈው ሀይሌ ጋርመንት ብሎ ነው።
እሺ፣ የት እንዳለ ትክክለኛ ቦታውን check ላድርግና የሚያስጨምር ከሆነ ይስተካከላል።